ነሽቪል ዩኒቨርሲቲ
አሁን የሆነ ትኬት አስመዝግቤ ነበር። እሱ የሆነ ቦነስ ነበረው መሰለኝ
ችግር የለውም። እሺ cashier code ኡን ይንገረው።
update አድርጌልሃለሁ ብለኝ ግን አላረመውም። አሁን
እሺ hello ነኝ cashier code ኡን ይንገሩኝ እና ሁለት
እሺ ኢ
OK ከስር ያለችው አትሻልም። ሀያ digit ስለሆነ ይሄ ስምንት digit cashier code አለች ከስር ስምንት digit ከባድ ኦንላይን ነው ጉልበታችን።
አለው ኦንላይን ነው።
ኦንላይንም አለው። አዎ ችግር የለም።
እሺ በል ያው።
ወይ- ወይም ደግሞ display ን ሲከፍቱት ከላይ multiple የምትላለች አይደል? ከላይ
Hello Hello
ID ቁጥርና እንትን ያለው ቀን ብቻ ነው ያለው
OK እሺ በዚህ ቁጥር ነው የቆረጡት
እ በአስራ አንድ አዎ በዚህ አስራ አንድ ስልሳ ስምንት ሰላሳ ሶስት ሰባ ዘጠኝ አዎ አስራ አንድ ሰባት OK ሁለት ኢ A አምስት ምናምን ብሎ የሚጀምር ማለት ነው አዎ አዎ እሺ እሺ አዎ ታርሟል እኮ ሁሉም
እኔ ላይ እ- አላረመውም እ?
OK እስቲ ወይ log out አድርገው መልሰው ይግቡና እዚህ OK።
ጋር ሪያል ቤቲስ እና ጂሮና የማዮርካ እና ኦሳሱና እና የ Turkish ሊጉ እና የአቴንስ አይክ አቴንስ እና ፓንሴራይኮስ እነዚህ አራቱ ናቸው ኦኬ።
የወደቁት።
እ OK እንትን እሱኛው አይደለም ትኬቱ የትኛው ከሱ በፊት የነበረ ነው። አንድ ቀን ቆይቷል። ሀያ አራት ሰላሳ አምስት ሰባ አምስት ብሎ የሚጀምረው አዎ ሰላሳ አምስት ምናምን ብሎ የሚጀምረው
እሺ እሱም ታርሟል። አሁን አርሜያለሁ። ሁለት OK።
እ፣ ጨዋታ ወድቋል። እሱ ሁለት
አ አንታሊያ ስፖር እና የኢንተር ኢንተር ከቦሎኒያ ሁለቱ ናቸው።
ኢን- ኢንተር ከቦሎኛ አ total goals over 1.5 ነው ያሉት።
አዎ OK ሁለት ለአንድ ነው ያለቀው።
ታዲያ ለምን እንደዛ መሰለኝ ነው የሚያየው።
OK በ OK ከ extra extra time ስለሆነ ነው ሁለቱ ጎል የገባው መቶ extra time አስራ ነው ሁለት እና መቶ አስራ ስድስት ላይ ነው የገቡት። አዎ OK እሺ እሺ ለዛ ነው።
እሺ አመሰግናለሁ።
እሺ መልካም